Hello ወይ ሄሎ፣ ጤና ይስጥልኝ። መልሼ ደወልኩልዎ ከቺፕቺፕ
እሺ
warehouse check አድርጌ ነበር። ወተት ስለሌለ የወተቱን ተመላሽ ልናደርግሎት ነው። ያው ሲመጣ order ያደርጋሉ ከይቅርታ ጋር
እሺ ሁለት ጊዜ ነው order ኡ ማለት ሁለት ጊዜ ነው የታዘዘው ሁለት ቀን ሁለት የተለያየ ቀን ነው የታዘዘው።
አዎ የተለያየ ቀን
Okay አዎ በዘጠኝና ከዛ ደግሞ በስምንት አይደል?
አዎ በቃ ስለዚህ ሁለቱንም እ፣ ተመላሽ እናደርጋለን። ብሩ በእርሶ ነው ተመላሽ የምናደርገው ሙሉ የ group።
አዎ እሺ እናሳውቆት ብለን ነው። መልካም ምሽት። ሽንኩርቱን ነገ እንልካለን።
እሺ እሺ እሺ